ጤና ይስጥልን። ቤት ቤት ረዴት ነው የሚለብጠው።
በዚህ ቁጥር ብር ወደ መጫወቻ አሳልፌ አልገባኝም። ሰው
ዲፖዚት ስታደርግ የደረሰ ትላር ነው።
አዎ እኔ ቴሌግራም የለኝማ።
እሺ ፌስቡክስ?
አ ፌስቡክ
ፌስቡክ ምን አይጠቀሙም።
በሱ ብቻ ነው check ማድረግ የምንችለው እኛ።
አ በሱ ብቻ ነው check ማድረግ የምንችለው።
ይኸውልሽ በዚህ ቁጥር ስለሆነ አንቺ ማለት ትችላለሽ እኮ አዎ ግን እ፣ ግን process ላይ ከሆነ ለቻፓዎች transaction ID ግዴታ ያስፈልጋቸዋል check በሌላ የሚያደርጉበት።
በሌላ ሉላክ። እሺ እሺ አዎ ችግር የለውም ላክልን።
እሺ እሺ ቆይ ጠብቅልሽ። በ- በየትኛው ስልክ?
ዜሮ ዘጠኝ ዜሮ ሶስት በሚለው የቴሌግራም ስልካችን ነው።
እሺ ዜሮ ዘጠኝ ዜሮ ሶስት ያ ቃል ለኮሽ ዜሮ ዘጠኝ ዜሮ ሶስት
አርባ አራት
ኦ አርባ አራት ሰላሳ ሰባት ሰላሳ ሰባት አርባ ሰባት አርባ ሰባት አዎ እሺ እሺ